ሌላው ጤና ይስጥልኝ አምቡላንስ ወሬ ነው የሚላከው።
hello ሰላም ነው።
እግዚአብሔር ይመስገን።
ትናንት አዝዤ ነበር አምቡላንስ።
እሺ ከየት ወደ የት?
አቦሌ ሚካኤል ይባላል። ወደ ዳኑ ሆስፒታል
ከቦሌ ሚካኤል ወደ ዳኑ።
አ እሺ ለስንት ሰዓት ነው የሚፈልጉት?
ና
ለስንት ሰዓት ነው የሚፈልጉት?
ለ- አሁን ጠዋት ላይ ነው አንድ ሰዓት ላይ ያገኙትን አሁን አገኘዋለሁ።
አዎ፣ እሺ አንድ ሰዓት ነው መድረስ ያለባችሁ እዛ
አ አንድ ሰዓት ለመድረስ ነው።
አንድ ሰዓት ዳኑ ለመድረስ። ስለዚህ አሁን መውጣት ይኖርብናል ማለት ነው፣ ወደ እናንተ መምጣት ይኖርብናል።
አ አ
እሺ እ እስቲ ከ record ላይ ስምህን ለማውጣት ስምህም አለ በል።
ሀሊሙ መሐመድ
አሊሞ። Okay።
አ ትናንት አዝዤ ነበር እሺ አዎ የተመዘገበ ነገር ይታየኛል። እሺ አዎ።
አ ሀል- ሀሊማ መሐመድ አ እ ሀሊማ መሐመድ የአባት የሀያት ስም ማን ነው?
አ፣ ሀሊማ ሀሊማ መሐመድ እ፣ አሊ
አሊ አ እሺ እ ተረኛ ባለሙያ እ፣ ይደውልልሃል። እሺ
እሺ፣ ቶሎ በይ ተፈታችሁ።
በያቸው።
እ?
ቶሎ በይ በያቸው።
እሺ መልካም ቀን። ስለደወሉ እናመሰግናለን።